hello ጤና ይስጥልኝ። ቺፕቺፕ
ሰላም ሰላም።
refund አመልክቼ ነበር፣ እስካሁን ብሩ አልተመለሰም።
okay፣ እሺ፣ በጣም ይቅርታ። እቃው ሳይመጣልዎት ነው ወይስ fail አድርጎ ነው?
አይ ነው እቃው እንትን አይደለም፣ እቃው ተመላሽ የሆነ ነው።
እሺ፣ ሰላሳ ኪሎ ድንች ነበር የተመለሰው።
okay፣ እሺ፣ እሺ። አንዴ ጠብቁኝ፣ check ላድርግልዎት። ያጸጋ በሚል ነው።
አዎ okay፣ አዎ፣ አዎ፣ አዎ። እሺ፣ ዛሬ አስልክልዎታለሁ። በጣም ይቅርታ።
እሺ፣ አመሰግናለሁ።
እሺ፣ እሺ መልካም ቀን።